መንግስት ቤት ላዴት ነኝ።
ሄሎ ጤና ይስጥልን።
ሰላም ጤና ይስጥልኝ።
እ እንትን ዊዝሮ አልነበረኝ ኮንፈርም አድርጉኝ
ስልክ ነገር በዚህ ውስጥ በደወልኩበት አምስት ሺህ ብር
ስንት ብር ነው?
አቤት ስንት ብር ነው?
አምስት ሺህ ብር ድምፅሽ ርቋልማ በጣም እሺ አሁን እሺ።
አል- አል- አልተነሳችሁም እንዴ?
ኧረ ተደስተናል ተደስተናል። ትንሽ ጉንፋን ስለያዘኝ ነው።
okay፣ እሺ እሺ ይቅርታ።
በዚሁ ስልክ ነው።
እሺ በቃ አሁን approve አደርግልሃለሁ። እሺ ዝጋ።
እሺ እሺ እሺ